ሄሎ ሰላም ጤና ይስጥልን ቴሌቪ ትኬት መቁረጥ አይቻልም ትኬትን መግዛትም አይቻልም coin ሲያዙ ነው ትኬት የሚሰጡት በ coin ነው ጥያቄና መልስ ጥያቄና መልስ መጠቀሚያ coin ነው coin ሲገዙ ደግሞ ትኬት ይሰጦታል ትኬት ይሰጦታል እና በየቀኑ ነው ሁለት ነበር የሚቆርጥ
አዎ daily ከተመገቡ ለብ ቆርጠና በየቀኑ አዎ እና አቋረጥ stop
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ ስድስት ቁጥር ላይ አለ ማቋረጥ
ሰላም ወይ